እንዴት ነው ልርዳዎች?
እንትን ለነገ ትኬት ፈልጌ ነበረ እሺ፣ ከየት ወዴት?
ከአሶሻ ወደ አዲስ አበባ።
እሺ፣ ከአሶሳ ወደ አዲስ አበባ።
አዎ የስንት ሰዓት ስንት ሰዓት በረራ አለ?
እሺ፣ ያየሁሎት ነው።
እሺ
እሺ ለነገ ማለት አርብ ነው አይደለ? ከአሶሳ ከቀኑ ከአሶሳ አዲስ አበባ አዎ፣ ስምንት ሰዓት ተኩል እ አስራ አንድ ሰዓት ከሩብ የሚነሳው ሁለት flight አለ።
ሁለት ናቸው።
ሁለት flight ነው ያለው ነገ ላይ
የስምንት ሰዓት ስንት ሰዓት ይደርሳል? አሁን አዲስ አበባ
የስምንት ሰዓቱ እ አዲስ አበባ ዘጠኝ ሰዓት ከሀምሳ ይደርሳል።
okay። እሺ በቃ ስምንት ሰዓት ከስንት?
ስምንት ሰዓት ከሰላሳ አምስት
እሺ እሺ በቃ እሺ።
እሺ፣ ሌላም ረዳት አለ?
አይ የለም።
እሺ፣ እናመሰግናለን። መልካም ጊዜ